ዲላ
ሰላም ነው ጸጋ?
እግዚአብሔር ይመስገን።
hello አቤት ይሰማል?
ይሰማል።
መረጃሽን ከዩኒቲ ዩኒቨርሲቲ ነው እና ያገኘ ነው ወዳ vehicle manufacturing PLC በ junior accountant ትርፍ የስራ ክፍት የስራ ቦታ ስላለው ሰኞ ዕለት ፈተና መፈተን ይፈልጋል እና እም፣ ትችያለሽ?
እችላለሁ። ያ ስንት ሰዓት?
እ፣ ሁለት ሰዓት ወይም ከሰዓት ስምንት ሰዓት ነው። ቦታው እ፣ ለቡ መብራት ከአርሴማ ቤተክርስቲያን ፊት ለፊት ነው።
ለቡ መብራት?
አዎ ለቡ መብራት ከአርሴማ ቤተክርስቲያን ፊት ለፊት
okay እሺ።
አወቅሽው ቦታው?
ያው በስም እንጂ አላውቀውም።
በቃ ለቡ መብራት ከአርሴማ ቤተክርስቲያን ፊት ለፊት ነው ቦታው። እ፣ እም፣ ጠዋት ወይም ጠዋት ሁለት ሰዓት ላይ እሺ?
እሺ። ወይም ስምንት ሰዓት ነው ያልከው?
አዎ ወይም ስምንት ሰዓት እ፣ ካልተመቸሽ ስምንት ሰዓት ከቻልሽ ደግሞ ጠዋት ሁለት ሰዓት
እሺ። ስምንት ሰዓት ላይ እ፣ company ው ምን አልከኝ? ማን ነበር የ company ው?
ወዳ vehicle manufacturing
ወ- ወደ ወዳ okay ደብሊዩ ኦ ዲ ኤ ወዳ
ኦኬ። እሺ ቬሂክል manufacturing PLC ነው። እሺ እሺ እሺ
እና እሺ።
ትመጫለሽ አይደል?
አዎ እመጣለሁ ስምንት ሰዓት እሺ እሺ እሺ እሺ እሺ እሺ። okay